ሄሎ ሄሎ ጤና ይስጥልኝ ካልሽ ነው የምደውለው። ደውለው ነበር ምረዳውት ነገር አለ።
ምን ምን ከአሪፌ ነው ደውለው ነበር።
አ ደው የላችሁ ነበር አዎ፣ ተቋርጦ ነው ምረዳውት እ?
ነገር ተቋርጦ ነው።
ኦኬ ምን አይሰማም ድምጽሽ በእናትሽ
የምረዳውት ነገር አለ።
አዎ የሆነ ሰው በለት ከሁሉ ስፖርት ብራሊፌ ከሁሉ ሰው ወደ ቴሌብር አዎ
እሺ፣ አልገባሉትም።
እስካሁን ድረስ ነገር አዎ አልገባልኝም እና እና እሱን ነገር እንታብሩኝ ነው እሺ፣ ስሞትም አልበል
አለም አለም
አለም ተቅዋይ
አለም ተቅዋይ
አለም ተቋይ።
ተቅዋይ አዎ እቁባይ
እሺ፣ ስንት ብር ነው አማውንቱን ይነግሩኛል?
ስምንት መቶ ሰላሳ ብር ነው
መች ነው ቀኑ? ይቀጥ ቀዳሜ ቀዳሜ ዕለት ወደ ስምንት ሰዓት ከምናምን ነው ስምንት ሰዓት ሀያ አስር ጉዳይ ነው ሀያ ጉዳይ ለዘጠኝ
እሺ፣ በአስር ማለት ነው።
አ ቀዳሜ አስር ነው የሚሆነው ስልክ ቁጥሮትን ይንገሩኝ።
እ እ ስልክ ቁጥር ዜሮ ዘጠኝ አስራ አንድ
እሺ፣ ሀምሳ አንድ
አንድ ይሄንን ነው።
ዘጠና ሁለት ሀያ ዘጠኝ ራሱ በደወልኩበት ማለት ነው እሺ ደንበኛችን አሁን በምነግሮት ስልክ ቁጥር screenshot አንስተው ይልኩልኛል።
እሺ ንገሪኝ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት አ ዜሮ አንድ ሀምሳ አምስት እሺ ሀምሳ አምስት ምን እንትን ነው የቴሌግራም ስሙን ንገሪኝ እስከ አስቸግረኝ እኮ ነው አጣሁት ታውቃለህ ላይ በዚህ ስልክ ቁጥር screenshot አንስተው ይልኩልኛል።
እኮ አዎ ስሙ የቴሌግራም ስሙን ንገሪኝ ይቅርታ አሪፍ ፔ አሪፍ ፔይ ነው የሚለው አዎ አሪፍ ፔይ ብዬ save አድርጌ እኮ አጣሁት ቴሌግራም ላይ ወይም የላችሁ ማለት ነው አይደል ነው
ይሄ ስልክ ቁጥር save ስታረጉት የኛ አዎ ፌስ አዎ አሪፍ ፔይ ብዬ save አድርገው ቴሌግራም ላይ search አድርገው የለም። አረ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
save ካረጉት በኋላ contact ላይ በፈለጉት ስም save ካረጉት በኋላ contact ላይ save ያረጉትን ስም ሲፈልጉት የኛ account ይመጣል። የቴሌግራም አካውንታችን ይመጣልታል።
እኮ ያጣ ነው። በብዙ ስልክ እየሞከር ነው ነው ግን ምንም የለም። ቴሌግራም ላይ እ እ ተረድተውኛል።
ገብቶኛል፣ አባባልሽ ገብቶኛል። ግን ቴሌግራም ላይ ልናገኘም አልቻልንም ነው የምልሽ።
አለ ሌሎች ደንበኞችን በዚህ ስልክ ቁጥር ነው screenshot ነው የሚቀበለው።
እስኪ በቃ ልሞክር።
save ያረጉትና
save አድርጌ አዎ፣ እሺ ልሞክረው፣ የሆነ text ላክልኝ እስኪ እሺ ልሞክረው፣ እሺ ሌላ መረዳት ነገር አለ።
በቴሌግራም በቃ እሱ ነበር እሱ ነው።
hi ብለው በደወሉ እናመሰግናለን። መልካም ቀን።